hello flash bet flash እንትን ለመጫወት ከስንት ጀምሮ ነው amount የሚፈልገው?
ምናሉ flash bet እሺ
ለመጫወት ነበረ እና አ በ CBE ስጠቀም እምቢ አለኝ። ስንት ነው የሚፈልገው? መነሻ ከአስር ብር ጀምሮ አይደል?
አዎ ይቻላል። አልገባለትም መቼ አሁን ነው ያደረጉት?
እምቢ አለኝ። አሁን እስኪ ስንት ብር ነው
ሀምሳ ብር አድርጊና አሁን በደወሉበት ስልክ ቁጥር
አይደለም ዜሮ ዘጠኝ ዜሮ ዘጠኝ ሀያ አንድ ሀያ አንድ ዜሮ ሁለት ዜሮ ሁለት
ሰባ ዘጠኝ ሰባ ዘጠኝ አስራ ስምንት ዜሮ ዘጠኝ ሀያ አንድ ዜሮ ሁለት ሰባ ዘጠኝ አስራ ስምንት እሺ።
አቤት አይ እኛ ጋር አልተቆረጠም ገንዘቡ።
እኮ አልተቆረጠም አልገባልኝ እምቢ አለኝ እኮ።
አዎ። okay አይ flash bet የሚጠይቋቸው እንደዚህ አይነት መረጃ
አዎ።
ነው። እሺ ይቻላል ግን CBE ነበረ አዎ፣ የተጠቀምኩት እኛ ጋር ምንም amount የለም። እነሱ maybe set ያደረጉት ነገር ከሌለ።
እሺ እሺ እሺ እናመሰግናለን።